ኦ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ጤና ይስጥልኝ
እሺ አብሮ ይስጥልኝ ተናምሻ
የኔ እንትን ቤት ውስጥ ገብቼ ማለት ነው ያዙ ነበረ እዛው እንትን ወደ ቴሌብር ልኬ እዛው አልገባም እስካሁን failed ያለው እሺ check ላድርግልህ በዚህ ቁጥር ነው የ Best Bet account
በዚህ ሳይሆን ሌላ ቁጥር ነው ንገረኝ
ዜሮ ዘጠኝ እሺ ሰማንያ አምስት እሺ
ሀያ አምስት እሺ
ዜሮ ሶስት ሰባ ሶስት ዜሮ ሶስት ሰባ ሶስት
አዎ የተጫዋቹም ማለት ነው አዎ መጨረሻ ላይ ዜሮ ሶስት ሰባ ሶስት አያልቅ አዎ እሺ check እያረኩት ነው አንዴ ጠብቀኝ
አይ እዛ እዛ ላይ ያላኩ እንትን የላኩ ላይ እንትን ቁጥሩ ምን እንገር እንዴ ኖ ኖ